መብሬክ ይስጥልን።
እንዴት ናችሁ? ሰላም ነው?
መብሬክ ይስጥልን አባት።
የ D4D መረጃ ፈልጌ ነበር።
D4D ምን አይነቱ
ዲፎርዲ
D4D የህዝብ እኮ ምን አይነቱ አባት? ሁለት ሺህ ስንት ሞዴል?
ሁለት ሺ አስራ ሰባት ባለው
ሁለት ሺህ አስራ ሰባት የለንም።
አስራ ሰባት አስራ ሰባት ባለው የለንም አባት ሁለት ሺህ አስራ ሰባት
እስከ ስንት ናቸው ያሉት?
እኛ ጋር አሁን D4D ያለን ሁለት ሺህ አስር በሀይሉክስ ከሆነ ወይም የህዝብ ነው የፈለጉት የህዝብ ነው።
አዎ
እሺ D4D ሁለት ሺህ አረ አራት አለን አንድ ሚሊዮን ባንክ ያለበት አንድ ነጥብ አምስት ለእጅ የሚፈልግ
ሁለት ነጥብ አምስት ማለት ነው።
አዎ ዶልፊን አለን ሁለት ሺህ አስራ አንድ ሶስት ነጥብ አራት የሆነ
እሺ እሺ መልሼ እደውላለሁ።